Hello ጤና ይስጥልኝ እባክዎት ምን ላድርገው?
አብረስልን ይሄን game ኡን ተጫውቼ ሀምሳ እና አምስት ብርን ተሸልሜ ነበረ።
እሺ አልደረሰኝም እስካሁን ሁለት ቀን ምናምን ቆይቷል።
በዚህ መስመር ነው
እ?
አሁን በ- በዚህ መስመር ነው በደንብ አዎ በዚህ ነው።
እሺ መስመር ላይ ጠብቁን አንድ ምንድን ነው ምንድን ነው እሺ፣ ሊገባ ነው። አምስት ብር ካርድ እና በሀምሳ ብር ካርድ ነው ያሸነፉት።
አዎ
እሺ፣ አምስት ብሩ ገብቶለታል። አሁን እስኪ ሀምሳ ብሩ ልሞክር።
ሀምሳ ብር
እሺ፣ ገብቶታል ሀምሳ ብሩ አሁን
አየህ